ጤና ይስጥልኝ።
ሰላም እንዴት ዋሉ? ሄሎ ሰላም አቤት፣ ሰላም እንዴት ዋሉ? ሄሎ አለንች እቃ እንትን ብዬ ነበርና አልደረሰልኝም። አይታ ሌሎቹ ደርሰዋል፣ አንደኛው ግን አልደረሰልኝም። አቤት አቤት፣ አይሰማም። ሄሎ ሄሎ ሄሎ ሄሎ ሄሎ